አቤት።
hello ብሩክ እንዴት ነህ? ሰላም ነው?
ወይ ወይ ተስሻ ሰላም ነው አይደለ?
አለው። ልክ እንዴት አመሻችሁ?
አለን አለን። እኔ ምን ምንድን ነበር ያልኩኝ ቴሌግራም ላይ?
ይሄ እንትን ቅድመም ቅድም ለእኔ እየፈታልኝ የለም ጎላ ላይ የሚለው አዎ ልክ ነው። እንትን እንደዛኛው ተመሳሳይ ይሄኛውም እንደዛ ያደረገ ነው። አሁን ሶዶ የሚለው የለም ሶዶ የሚለው account ሶዶ የሚለው account እንደዛ ተመሳሳይ ፕሮግራም አለ እንደ መጀመሪያው ማለት ነው።
ምንድን ነው ፕሮብሌሙ?
እህ ፕሮብሌሙ ምንድን ነው?
ምልክ እንትን አለም እንትናቸው እኩል አይደለም። ኦዳቸው ኦዳቸው ኦዱ
አዎ ካለ ግሩም ቀን ማች አርግ ፕላስ ደግሞ ይሄ እንትኑ የለም ምንድነው እሱ የሚባለው የሚዘሉት ራውንድ የለም። ለምሳሌ ሌሎቹ አራት አራት ነው። ያኛው አሁን ቅድም የተስተካከለልኝ አምስት አምስት ነው የሚዘለው በአንዴ አራት አራት መሆን ነበረበት።
የትኛው shop ላይ ነው የምትለኝ? አሁን ትክክል ያልሆኑት ሶዶ አልሀዘር ብሎ ሶዶ
አላዛር አዎ
አላዛር። እሺ አሁን game ኦቹ እንግዲህ እኔ አንድ ላይ ያደረኩልህ ከእንትኑ ጋር ነው አንድ አይነት የተደረጉ እነዚህ game ኦች እንዳለ ያኛው ጎላ ከዲታ ወረዳ ጎላ ጋር የተደረጉ።
እህ እህ ከዲታ ወረዳ ከሚለው ጋር ነው match የተደረጉ አንድ አይነት የሆኑ game ኦቹ።
አሀ እሱ ነው okay okay እንደዛ ነው የሰራህልኝ። ያኛውን የጎላ የሚለው user name ነው ሎ- area።
አይደለም ሁሉንም ሶስቱን ወደ ታች ያሉት ሶስት shop ኦች ናቸው መጨረሻ ላይ የተከፈቱልህ አይደለ?
አዎ አዎ ጎላ፣ ሶዶ እና ባር- ባሪ በር ምናምን የሚል shop አለ።
አዎ አዎ አዎ ሶስቱንም አንድ አይነት ያደረኩልህ ከምኑ ጋር ነው? ይሄ ዲታ ወረዳ ከሚለው game ጋር ነው ቅድም እንዳልከኝ ማለት ነው።
okay ምንድን ነው አሁን match የሚያደርገው?
እንትን ነው እንደዚህኛው አሁን አንድ አሁን ከዚህ ጋር እኮ match ማድረግ አለበት ግዴታ ነው። የ game ኡ ልክ ነው መምጣት በደንብ እንደዚህ ነው። ከዚህ ጋር ነው match የሚያደርገው።
አዎ፣ እ፣ አሁን እንትኑን fix ያደረከው የለም እ፣ ጎላ ላይ ምሮ fix አድርገህ ነበር። በቃ እንደሱኛው አድርግልኝ።
አንድ አይነት ነው ከጎላው ጋር ምንም የሚለያየው ነገር የትኛውን shop ነው ማድረግልህ ከጎላው ጋር?
ሶዶ ሶዶ ሶዶ ብሎ user user name አላዘርቱ የሚለው አላዛርቱ የሚል ያለበት ማለት ነው።
አዎ ሶዶ game ኡ አንድ አይነት የሚል ነው። በደንብ check ያደርገው። አ- game ኦቹ literally አንድ አይነት ናቸው። ከሶ- አይደል?
አዎ ምንም የተለያየ ነገር የለም።
እሺ፣ ቆይ ለ- ደውዬ ልንገሪት አንዴ።
ያው check ያደርገው ሲደውልን እሺ፣ እሺ፣ እሺ። ቴንክ ዩ። እሺ